hello ጤና ይስጥልኝ። ኦክሽን ኢትዮጵያ በኮመንደር ዶ
ቲክቶክ ላይ የሆነ የጨረታ ማስታወቂያ አይቼ ነበር እሺ እና አለ አሁን አዎ አለ ምን እንደማድረግ ያለብኝ እ፣ ክፍት ነው እ፣ ለንግድ ነው።
እሺ መጫረት ትችያለሽ። ጨረታው የሚካሄደው በኦንላይን ነው።
እሺ ኦክሽን ኢትዮጵያ ብለሽ ከአፕ ስቶር ላይ ወይም ከጉግል ፕሌይ ላይ እ፣ app ኡን download አድርገሽ እ፣ የምትፈልጊው እቃ ጋር ሄደሽ register ካረግሽ በኋላ እዛ ላይ የምትፈልጊው እቃ ጋር ሄደሽ bid now ብለሽ መጫረት ትችያለሽ።
እሺ እሺ እሺ፣ አመሰግናለሁ።
እቃዎቹን በአካል ለማየት አምባሳደር ሆቴል ሄደሽ ማየት ትችያለሽ።
አምባሳደር ሆቴል ነው ያለው እቃው በአካል አዎ okay እሺ ቦሌ ልሄድ ነበር እኮ እሺ እሺ፣ እዛ
እሺ አመሰግናለሁ አምባሳደር ሆቴል ቦሌ ያለው ማለት ነው።
ቦሌ ያለው okay እሺ እሺ እሺ፣ እሺ መልካም መልካም ቀን እ